ጤና ይስጥልኝ Donkey Tube።
በጣም ይቅርታ ለእንትን አይደለም የደወልኩት ለእጹብ ድንቅ ልጆች
እሺ promotion ልናሰራ ፈልገን የ promotion እሺ።
price እና ፓኬጆቹን ለማወቅ ነው። ይቅርታ ግን በጣም
ችግር የለውም። እስቲ ለ marketing officer ዋ ልላክለትና ስልኳን ትደውልልኝ።
እሺ፣ የምትልኪላትን ቁጥር ልንገርሽ። ይህ ቁጥር ስለማይሰራ ነው ስደውል።
መልካም።
ሀያ እሺ ስጠኝ።
ሀያ ስምንት ዜሮ ዘጠኝ ሀያ ስምንት ዜሮ ዜሮ ዜሮ ዜሮ ሀምሳ አምስት ሰማንያ ስምንት ሀምሳ አምስት ሰማንያ ስምንት አዎ።
እሺ አመሰግናለሁ።
እሺ፣ ማን በጣም ልበል?
ይቅርታ።
ማን ልበል? ምን አማን እ አማን?
አማን። አዎ።
እሺ እሺ፣ thank you በጣም እሺ